በሽት ቤት ቤቴ ነው የሚረዳው።
ቀን ደውዬ ነበረ
እሺ አገልግሎቱን ፈልጌ ተነጋግሬ ነበረ እና ነገ ልመጣ ነበረ። ነገ ቢሮ ይኖራሉ?
አዎ እስከ አስራ አንድ ሰዓት አለ።
okay፣ እሺ። አካባቢ የቱ ጋር ነበረ? በአንዲስ ምኑ ጋር ነበረ? አለች ባምቢስ እናት ባንክ head office ጀርባ
ጀርባ አዳማ real estate ላይ።
አዳማ ሪል ስቴት ላይ አዎ ባምቢስ አበባ እናት ማለት ነው።
ባንክ head office አለ አይደለ? ከዛ አዲስ አበባ በሱ ማለት ነው።
እም፣ አዲስ አበባ ማለት ነው።
አዎ አዲስ አበባ።
እሺ፣ በቃ እዛው ጋር ስደርስ ብደውል ይጠቁምኛል ከጠፋብኝ አዎ አይደል?
አዎ ችግር የለም።
እሺ፣ መልካም ምሽት።
እሺ፣ እሺ።